ሄሎ ጤና ይስጥልን። ሕክምና ማዕከል
ሰላም እንዴት ነሽ?
ሰላም።
የጭንቅላት CT scan ለመነሳት አሁን
ይቻላል።
ስንት ነው ዋጋ?
with contrast ነው without?
ያለ contrast ያለ contrast ከሆነ ሁለት ሺህ አምስት መቶ ነው።
ሄሎ ሄሎ
brain CT without contrast ነው ሁለት ሺህ ንገሪያቸው።
ሁለ- ሁለት ሺህ አምስት መቶ
አሁን ትልኩልን አላችሁ አምቡላንሱን እሺ ዳግመን ልካለሁ።
ልክ እሺ መልሰን እንደውላለን።
ወይስ በዚህ አዋራ ስልክ- አዋራ ሄሎ
እሺ፣ አዋራ
ሄሎ ሄሎ እ፣ ዋጋው ሁለት ሺህ አምስት መቶ ነው።
ከምን አምቡላንስ ነው?
አምቡላንስ በነፃ ነው ለ CT scan እና ለ MRI።
ሁለት ሺህ አምስት መቶ አዎ ነው። ሁለት ሺህ አምስት መቶ መልሼ ልደውልሽ ቆይ አንድ ጊዜ እሺ እሺ